ጤና ይስጥልኝ።
ሰላም ሰላም ኪሩቤል፣ የእውነት ኬዝ ነበረ አፕሪል ላይ ክሬት ያደረግነው እሺ እና ኢሜል ላይ ቼክ አድርገነው ነበረ ስቲል ኦንጎይንግ ነው የሚለው እና አሁን ደውለውልን ነበረ ለምደሞ አይመጡት ብለው
የት ማን ቤት ነው የሚለው?
ትኬት ቁጥር ሰላሳ ሁለት ስልሳ አራት
አዎ፣ በነገራችን ላይ ያ እዛ ስፓይሲ ላይ እኔ ያው ክፍት ነው ኢለር ላይ ብቻ ነው እየሰራ ያለ ነው እንደነከፍኩ ማለት
ኦኬ እሺ እና ስልሳ ሁለት ስልሳ አራት አሁን ቼክ ማድረግ ይህን ማድረግ ይችላለ ቼክ አድርጌ ይመልሻል ያለበት ሰላሳ ሁለት ስልሳ አራት ነው የቱ?
ሰላሳ ሁለት ስልሳ አራት አሁን ደውለውልን ነበር እና ከሁለት ሰዓት በፊት አብዴት አድርገውት ነበር ትኬቱን ሜንቴናንስ ቲም አልመጣልኝም ብለውን ነበር ሳሪ የጃምፕ ሀውስ የሚባል ቤት
ኧረ በፍጹም እዛ ላይ ሰላሳ ሁለት ስልሳ አራት ስለሚለው ሳርዬ ጃምቦ እኮ ሞተር ይፈልጋል ተብሎ ተበራቸው መጥቶ ተሰርቶ ወርክሾፕ ተሰርቶላቸው ሄዷል። ወርክሾፕ መጥቶ ለው መቀየሪያ ሰተናቸው ነው።
okay አይ እዚህ ኢሊደር ላይ check ስናደርገው ongoing ነው የሚለው እና maybe ለዛ ከሆነ ኢሊደር ላይ ነው ክፍቱ። ኢሊደር ላይ ኢሊደር ላይ ongoing ነው የሚለው ያ ወደ ኋላ ስለሆነ አልዘጋሁት ነው። ስለዚህ አሁን ተቸግረናል አሉ አዎ ስለዚህ እንደ አዲስ ticket create ላድርግላቸው ይሻላል። ምክንያቱም የእነሱ ማሽን መጥቶ ሪፖርቱን ያየት ነው መጥቶ ተሰርቶ ተመልሶ ሄዷል። ኤፕሪል ሀያ አንድ ኤፕሪል ሀያ አንድ ነው ወደ እንትን ያለው ከዚያ የደወሉት የነበረው
እሺ አሁን ድጋሚ create አደርግላቸዋለሁ አ፣ እንደዛ ይሻላል። እሺ እሺ እሺ thank